Hello.
Hello
አቤት።
እም፣ ጤና ይስጥልን።
ጤና ይስጥልን።
ሉካ ውድወርክ
አቤት።
ጠዋት ደውዬ ነበረ ከዊ Okay።
Plus Solution አዎ፣ okay። መልሰሽ ደውዪልኝ ብዬሽ።
እህ፣
እሺ።
አሁን መጠየቅ እችላለሁ?
አዎ፣ እሺ የት ነው የሚገኘው?
አድራሻችን ሲኤምሲ ሲቪል ሰርቪስ ዩኒቨርሲቲ ጋር።
ሲኤምሲ ሲቪል ሰርቪስ።
አዎ፣ ዩኒቨርሲቲ ፊት ለፊት።
እሺ contact person።
የኔ ስም ነው የምነግርሽ።
እሺ
ራሄል መላው።
ስልክ ቁጥር ይሄኛው ራሱ ነው።
አዎ፣
እም። የስራ ቀን
ከሰኞ እስከ ቅዳሜ
የስራ ሰዓት
ከሶስት እስከ አንድ።
ሎጎ አላችሁ እንዴ?
አይ፣ የለንም ለጊዜው።
ቢሰራላችሁ ፈቃደኛ ናችሁ?
እያሰራን ስለሆነ እሺ ነዛ አለ በሚለው ለያዘው ንግድ ፍቃድ ወይንም TIN number ወይ መታወቂያ በፎቶ ማግኘት እችላለሁ?
ይቻላል።
ቴሌግራም በዚህ ስልክ አለ?
አላ እሺ እሱ ላይ save አድርጌ መልእክት አስቀምጣለሁ። እሱ ላይ reply ታደርጊልኛለሽ።
እሺ።
እሺ እና ሌላ ለ social media ማስታወቂያ እንሰራለን በቅርብ ጊዜ እና
Okay።
ከማስታወቂያ ባለሙያዎች ጋር እናንተ ከኛ ጋር እንደምትሰሩ እኛም ከእናንተ ጋር እንደምንሰራ እናንተ ጋር ማስታወቂያ ቢሰራ ፈቃደኛ ናችሁ?
አዎ፣ ያለውን ሁኔታ እንትን ብለን አዎ ከመምጣታችን በፊት እናስ- እናሳውቃችኋለን።
አዎ።
እሺ አመሰግናለሁ። መልካም ጊዜ። እሺ Yes, thank you.